hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ኢዛቤል
አቤት ከችፕችፕ ነው የደወልኩለት።
ወዬ።
ድንች order አድርገው ነበር አይደለ?
አዎ አዎ፣ አልመቼ ብሎን አንዴ ጦር ኃይሎች ታዘናጋ
እኮ driver ኡን አግኝተውታል?
ቅድም ደውሎልኝ የሆነ ስራ ላይ ነበርኩኝ።
okay፣ እሺ። አሁን ቢደውልሎት ያገኙታል አይደለ? በዚህ አዎ ጉዳይ አዎ አዎ አዎ።
እሺ፣ አሳውቅልና ይደውልሎታል በዚህ ጉዳይ።
እሺ እሺ።
እሺ፣ መልካም ቀን።